ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል በምን ልርዳዎ ጤ- ጤ- ጤና ይስጥልኝ። የ pregnancy form hello፣ hello እየሰማሁህ ነው የ pregnancy form የትኛው ነው? ሁለት form አገኘውና እዚህ በጉል ላይ እዛው ኦንላይን አለ የኢትዮጵያ አየር መንገድ site ላይ ነው የገቡት አዎ ሁለት አይነት ነው እና ለዛ ብዬ ነበር።
ኢንተርኔት ይጠቀማሉ ቴሌግራም ምን- ይጠቀማሉ
አዎ አዎ አዎ
form ኡን እ፣ በዚህ ስልኮት ከሆነ የሚጠቀሙት እሱ ላይ ላክሉት ይህ ሌላ ስልክ ነው ነው የምጠቀመው።
እም፣ አሁን ሌላ በደወል ስልክ ነው ይጠቀማሉ ሌላ ስልክ ሌላ ስልክ ነው የምጠቀመው።
ሌላ ስልክ አዎ
እሺ ይንገሩኝ ስልኩ ዜሮ ዘጠኝ ዜሮ ሁለት
ዜሮ ዘጠኝ ዜሮ ሁለት ዜሮ ሁለት